ወይ ይሉ
ወይ በህማም ነህ?
አለ
እሺ ቺርስ መብራት የለም እያሉት ነው።
የለም የለም።
እሺ አቅርብልኝ ላናግራቸው።
እንትን ያናግሪያት ከቢሮ ነው።
hello ጤና ይስጥልኝ ቺርስ ሲቲ ነው።
አዎ እሺ ከ BeU ነበር መብራት የላችሁም እንዴ?
አዎ ጄኔሬተር ደግሞ እየመረመረ ነው ለማስገባት
ስለዚህ ምግቡ ሊሰራ አይችልም ማለት በአስራ አምስት ደቂቃ ውስጥ ሊደርስ የሚችል አይነት ነው ጄኔሬተሩ እንትን ቢነሳ ይደርሳል። በአስራ አምስት ደቂቃ
እ ቢነሳ ይደርሳል።
አዎ
በስንት ደቂቃ ሊደርስ ይችላል?
ሀያ ሀያ አምስት ቢያንስ ማሽኖቹ ትንሽ ጄኔሬተር እኩል መለኮስ ስለማይችል አንድ እየለኮስን ነው የሚጠቀመን እና አዎ በዛ ነው እንጂ ሀያ ሀያ አምስት ይደርሳል።
ሀያ አምስት ደቂቃ
ሀያ ደቂቃ ሀያ አምስት በጣም በዛ ቢባል ሀያ አምስት ደቂቃ ይደርሳል።
እም፣ በቃ እሺ cancel ይሁን። እሺ ይቅር ወይ ግን ይቅር። አዎ
ይሉ hello በቃ ጥለው ጣ። እሺ ዳጊ እሺ